hello ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ ባክ ደርዳው
ምን account ለመክፈት ፈልጌ እሺ
እንዲህ አለኝ እኮ አዲስ ነው አ
እሺ password ኡን check አድርገው እስቲ password ስታስገባ ከስምንት ማነስ የለበትም okay ሲቆጠር ማለት ነው ከዛ ደግሞ አዎ።
capital letter small አዎ።
letter ቁጥርና ምልክት ማካተት አለበት okay capital ስምንት letter ወይም small ከዛ በላይ ሆኖ አዎ አ አ ከዛ capital letter small letter ቁጥርና ምልክት ምልክት ማለት ይሄ መሳለል አት ምልክት ምናምን ትንሽ አ
ከዛ ነጥብ ደግሞ ነጥብም ይሆናል
ነጥብ ነጥብ ሳይሆን ይሄ percent አለ አይደለ የ- የ- አዎ።
ወይ እሱ ጥያቄ ወይ ምልክት ማዕቀፍ አዎ፣ ምናምን አዎ፣ እንጂ።
ከነዛ አንድ ማለት ነው ማካተት አለበት። እንደዛ አድርገህ ሞክረውና ካስቸገረህ ደውለን። እሺ፣ አይሽ ነው እሺ። እኔም አመሰግናለሁ። መልካም ጊዜ።
ፍቅራ